ሲሸበር ምን ሆና ይሆን እያል ስባትን ሳስትጨነቅ ሳስባ ድሬ የዋል የሰማም ያየሽም የለም አድራሻሽንም የሚያውቅ ሲፈራ ሲተባ ውስጤ መመካት ስላለው እኔ ሳላውቅ ስላንቺ ውስጤ ይሸበር በጤናሽ አጠፊም ነበር አዝነሻል ወይስ ከፍቶሻል? ፈራሁኝ ምን አጋጥሞሻል? ስላንቺ ልቤ ሲሸበር በጤናሽ አጠፊም ነበር ከፍቶሻል ወይስ ደልቶሻል? ልወቀው ምን አጋጥሞሻል? ላላላላ ላይላይላላላ ላላላላ ላይላይላላላ ላላላላ ላይላይላላላ